ጊዜት እያደረጉ ነው።
ሄሎ ሄሎ
አቤት።
ልዩ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን። ምንድን አስቸግሯችሁ ነው?
እ ስልኩ አይሰራልንም። ሰማይ እሺ።
እ እሱም አይሰራልን እና ካሸር ስድስት ሎክት አድርጎባን ነበር።
ከአሸር ስድስት አዎ እና በቴሌ ላይ የኔ ዲስክ ላኪ አለኝ። ማን እንደሆነች እንጃ። የኔ ዲስክ ላኪ ተባልኩ። የኔ ዲስክም ላኩኝ። አካውንት ከእንደገና ሌላ ላከችልኝ። በሱም አይሰራም።
እኔ ዲስክ ልከሽ ነበር?
አዎ ልኬላት እኮ ከዛ መልሳ በአካ ሌላ ፓስዋርድ ላከችልኝ። በዚህኛው ሞክሪ ብላ ከዛ እሱንም ስሞላ እንደዛ ሎክ ደግሞ ያደርጋል።
okay cashier ስድስት ማለት okay። so ደግመን እንይልሽ በቃ እሺ አንድ accept በይኝ። እሺ አሁን
እሺ እሺ እሺ እሺ።
እሺ